ሄሎ
አቤት አቤት አቤት
ኢትዮችክን አይደል?
አዎ
የጫጭት ዋጋ ማወቅ ፈልጌ ነበረ። ከዚህ ቀደም ደንበኛ ነበርኩኝ።
ሳሶ ነው ቦቫንስ ነው
እ፣ ሳሶ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም
ከአስራ ዘጠኝ አዎ
እ፣ ወረፋ አሁን መናገር አታውቀም። ወረፋውን የእኛ ተወካይ እናንተ አካባቢ ይኖራል ከእሱ ጋር ነው የምትነጋገሩት እሱን
አይደለ?
አዎ
የወባንስ ዋጋስ የቦቫንስ መቶ ሶስት ብር ከአስራ ስምንት ሳንቲም
አይደለ?
መቶ ሶስት ብር ከሰላሳ ስም- ስምንት ሳንቲም ነው።
እሺ፣ እሺ፣ እሺ፣
እሺ እሺ። እናመሰግናለን።
መልካም እሺ ምን ማለት ነው?